ጤና ይስጥልኝ ቤት? hello ሰላም ጤና ይስጥልኝ። እህ deposit ነው ያልከው? ይርቃል ድምፅህ hello hello ድምፅህ ይርቃል ምን አልከኝ? withdraw አድርጌ ነበር መቼ ነው? Best Bet ስልክ ቁጥር የደወልክበት ነው? ስንት ብር ነው? እህ ስድስት ሺህ እሺ ጠብቀኝ አንዴ ጠብቀኝ እሌኒ ሞላ ነው አይደለ? እሺ confirm አድርጌልሃለሁ ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባል እሺ hello እሺ መልካም ምሽት